ጤና ይስጥልኝ ሁሉስፖርት በኩል ምን እርዳዎት?
አማራጮቹን የ deposit ን እንትን ለማ ብሩን ለማስተላለፍ እሺ ያለው አማራጮችን ቀንሰውታል።
አዎ system እያስተካከልን ስለሆነ ነው። withdraw ነው አዎ፣ deposit ለዛ- ነው የፈለጉት?
አይ deposit ነው የፈለኩት።
እሺ እንደዛ ከሆነ ይጠብቁ። HelloCash ግን ይሰራል ካሉት በሱ መጠቀም አይ የለኝም። አሁን እኔ የምጠቀመው ቴሌብር ነበርና ቴሌብሩን አጥፍተውታል ቴሌብር እየተስተካከለ ስለሆነ ነው። እስከዛ መሰለኝ።
ይጠብቁ።
okay ለዛሬ ነው።
እ፣ እሱን እርግጠኛ አይደለሁም። እስከ ነገም እስከ ከነገ ወዲያም ሊቆይ ይችላል።
okay በቃ እሺ።
እሺ